ትምህርት ቤት ቦረና በኮ የምንለው
እንትን ነበረ የድሮ ሀምሳ ሺህ አርጌ ተንጠልጥሎ ነው ያለ አልተላለፈ ብር
ላ አቤት አቤት ስንት ብር አሉ ይቅርታ ሀምሳ ሺህ ብር
ትላንትና አውርተውን ነበር።
ትላንት አፕግሬድ እንድታደርጉልን ለምነን አራት ቀን ምናምን እንደላይ እሱንም አላረጋችሁም።
አፕግሬድ አልተደረገ።
አል- አለ- የተወሰነ ነው የተደረገ እሺ እስቲ ቤት ቤት ቁጥር ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሰባ አራት ሰባ አራት ሀምሳ አንድ ዜሮ ዘጠኝ ሀምሳ አንድ ዜሮ ዘጠኝ እ።
መች ነበር ድሮ ያረግ? ይቅርታ ዛሬ እሺ
ቆንጆ
ሌላው ወይ እ ወደ ወደዚህ ቁጥር ነው አይደለ? ወደ ቴሌብር አ አ አ እሺ በሳንቲም ቤስ ስለሆነ ትንሽ ነው ይዘገይ ይችላል፣ ግን confirm አድርጌዋለሁ የኛውን transaction ኡን እኛ confirm አድርጌዋለሁ። ሳንቲም ቤስ ግን manually ስለሆነ እየከፈሉ ያሉት system ተበላሽቶባቸው ትንሽ ሊዘገይቦት ይችላል። ይጠብቁ።
ግን እንትኑንም upgrade ብታደርጉልን ጥሩ ነው። ካልሆነ እምቢ ብሎ ነበር፣ withdraw ማድረግ አልቻለም ነበር።
ትናንት አልቻለም፣ ዛሬ ነው። እሱንም አስር አስር ሺህ ብር ነው የሚያደርገው።
okay transaction ኡን አይታችሁ እንትን ብትሉ ጥሩ።
እሺ፣ update እናስደርጋለን። እሺ፣ እሺ።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን ይኑለው።
እሺ።